ሄሎ ሄሎ ሄሎ፣ አቤል እንዴት አደርክ? እግዚአብሔር ይመስገን። ገነት ነኝ ከላይን አዲስ። እንዴት አደረክ?
PDF ወይ JPG እኮ ጠይቂያቸው ጸጥ አላቸው።
ችግር የለውም።
format ኡ- የሆነ የ document ኡን format ነው የፎቶግራፉን format ነው?
የሁለት ነው።
ችግር የለውም። በተገኘው ላከው፣ እኔ convert አድርገዋለሁ እዚህ እ፣ እ፣ ዛሬ ላክልኝ። እሺ አሁን ላክልኝ በተቻለ በ- በሁለቱም ላክልሽ፣ በሁለቱም format ወይስ ደስ ባለ ላከው፣ እኔ convert ማድረግ እችላለሁ። ምንም ችግር የለውም። እሺ አሁን ላክልኝ፣ እየጠበቅኩ ነው። እሺ አንተ ብቻ ነው የቀረህ፣ ወደኋላ እንዳትቀር ብዬ ነው።
እ፣ alright እሺ፣ አሁን አቤት ያው- ጠብቅ እሺ፣ ቻው እሺ